ጤና ይስጥልን።
Hello
ጤና ይስጥልን።
አብሮ ይስጥልን። አለም ሲኒማ ስምንት ሰዓት ላይ ምን አለ?
አለም ሲኒማ
አ
ሌሎች እመቤት ይጠብቁኝ አንዴ።
እሺ
የስ- የስምንት ሰዓቱን ነው አይደል የምነግረውት?
አዎ ሌላም ቦታም ቢሆን ችግር የለውም ግን የአለምን ንገሪኝ መጀመሪያ።
እሺ አለም ሲኒማ ስምንት ሰዓት ላይ ዜሮ ምን ዲግሪ ነው?
ነው እመቤት ዜሮ ዲግሪ
እሺ
የት ልንገሮት ሌላ
ሌላ ቦታ አለ እንዴ? ቦሌ አካባቢ እዛ ብቻ ቦሌ ነው?
አካባቢ አለም ብቻ ነው ያለን እሺ እናቴ አመሰግናለሁ።
እሺ